हेल'
ዳዊት ሰላም ነው ናት ቦታ እንትን ለማድረግ ነበር።
ሬዲዮ ነው።
አ
እሺ ይቻላል። ስም አልበል
ሙስተፋ ሁሴን ማለት ነው።
ሙስተፋ ሙስተፋ ሁሴን
እሺ አቶ ሙስጠፋ መግቢያ ዋጋ አምስት መቶ ብር አለ ቪአይፒ፣ ሶስት መቶ መደበኛ፣ ሁለት መቶ ደግሞ ለተማሪዎች ነው። የትኛውን ነው እርስዎ መግባት የሚፈልጉት?
እንትን VIP VIP ውን ምን
VIP VIP አምስት መቶ እሺ ስልክ ልያዝ አቶ ሙስጠፋ ዜሮ ዘጠኝ ሀያ ሀያ ሀያ ስምንት እሺ ስልሳ ሁለት ስልሳ አንድ
ለስንት ሰው ነው?
ለአንድ ሰው
እናመሰግናለን። account transfer ላድርግ፣ account text ላድርግልዎት። transfer ማድረግ ይቻላል።
ይችላል።
አ- አቢሲኒያ ይኖራል። አቢ- አቢሲኒያ ይኖራል። እሺ ላኪ።
የዕለት ሁለቱን መክፈል ይችላሉ፣ ችግር የለውም።
ምን አልሽማ?
የዕለት ሁለቱን መክፈል ይችላሉ፣ ችግር የለም።
አሀ okay። እሺ አይ ችግር በሲ- አቢሲኒያ ላይ ነው ያለን ወይ ንግድ እንትን ባንክ ነው አደርጋለሁ?
ያለና ያ- ላኪልኝና ችግር የለውም እንሞክራለን።
ምን አሉኝ?
አዎ ወይ አስገባልኝ ወይ እንትን አደርጋለሁ። በሰው አስልካለሁ። ችግር የለውም።
እሺ መልካም ቀን፣ እናመሰግናለን።
እሺ እና